ጤና ይስጥልኝ ቻፓ።
ከቴሌ ብር ወደ ቻፓ ብር ልኬ ነበር
እሺ
እና ቴሌ ብር ላይ ቴሌ ብር ላይ የለም እና ቻፓ ቻፓ ሲገባ ደግሞ balance zero ነው ባዶ።
የቴሌ ብር ስልክ ቁጥር አሁን የደወሉበት ነው።
አዎ
ስንት ብር ነው?
ሀያ ዘጠኝ ሺህ
ስንት?
ሀያ ዘጠኝ ሀያ ዘጠኝ ሺህ
ዛሬ ነው?
አዎ አሁን ስንት ጊዜ ነው ሀያ ዘጠኝ ሺህ deposit ያደረጉት?
አንድ ጊዜ
እሺ ገቢ ተደርጓል። እሺ ወደ ኪክ ስፖርት አንድ ጊዜ ሀያ ዘጠኝ ሺህ ብር ኪክ ስፖርት ይጠይቋቸው።
እሺ እሺ መልካም